ጤና ይስጥልኝ አርክስቴ ሞገስ የባኮም ልርዳዎት
hello sister፣
ጤና ይስጥልኝ።
ሰላም ና
እግዚአብሔር ይመስገን። እንዴት ነዎት?
አለን። ማታ በስት ቢት ላይ መቶ ብር deposit አድርግቼ አልገባልኝ።
እሺ፣ በዚህ ቁጥር ነበረ የተጠቀሙት ቴሌብር?
አዎ፣ በዚህ ስልክ ቁጥር ነበረ። ከ CBE ብር ነው። በቴሌግራም በቴሌግራም ደግሞ ላክቻለሁ message ኡን።
እሺ፣ ደውሎ አስመዝግበው ነበር ማለት ነው ማታን?
አይ አልደወልኩም። ማታ ሌሊት ነበረ አስራ ሁለት ሰዓት ነበረ እና አልደወልኩም።
እሺ ግን message ላክቻለሁ ቴሌግራም ላይ አይተሽ አስተካክልኝ እስኪ።
እሺ፣ በዚህ ቁጥር ነው ቴሌግራም የሚጠቀሙት?
አዎ
እሺ የላኩት message ደርሶናል፣ ግን በ screenshot መልክ አይደለም የተላከው እና screenshot አንስተው ይላኩልን። መስመር ላይ ነው ይሰማውታል። ደንበኛችን ይሰማውታል።
አዎ ይቻላል።
እሺ የላኩት ደርሶናል፣ ግን በ screenshot አድርገው ይላኩልን።
እሺ እሺ እሺ መልካም